ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ ቅዳሜ ዕለት አስመዝግቤሽ አስመዝግቤ ነበር ድንቅ ልጆች ማለት ነው።
እሺ ቴሌግራም ላይ ላኪ ብለሽኝ ግን አላየሽኝም እስከዛሬ ልኬ ነበር ቴሌግራም አስራ አንድ አስራ አንድ በሚለው ቁጥር ነው አይደለ ዜሮ የላክሽው?
ዘጠኝ አስራ አንድ ሰማንያ ስምንት ሰባ ስምንት ሀያ ሰባት
ማለት ወደ እኛ የላክሽበት ቁጥር አስራ አንድ አስራ አንድ በሚለው ነው። በዜሮ ሰባ ቤት ነው የላክሽልን?
አዎ ያንቺ የእናንተ የሰጣችኝ የሆነ ቁጥር ሰተሽኝ በዛ ነው የላኩት። እኔ እንጃ አሁን በቃሌ አላውቀውም፣ ግን ቁጥር ሰተሽኝ ነው የላኩት።
አሃ፣ እሺ እሺ፣ አሳውቃቸዋለሁ፣ ያዩታል። እናመሰግናለን። እሺ